Hello hello አቤት ሰላም ነሽ ምዬ? ሁሉ ሰላም ሰላም እግዚአብሔር ይመስገን።
እንትን ነበረ ለመዝጋት ሞክር መዘጋት ብዬ ነበረ፣ ግን ብሩ ወደ አስራ አምስት ሺህ ብር ነው ምናምን አለችኝ
ድምፆት ይቆራርጣል። ይቅርታ እ እ ድምፆት ተቆራርጠብኝ። ምን አለ?
አዎ፣ አይ አሁን እሱ አይሰማሽም?
አሁን ይሰማኛል።
አስራ አምስት ሺህ ብር ልመዘገብ ፈልጌ እሺ ስልጠናውን ለመሳተፍ ፈልጌ ነበር። አስራ አምስት ሺህ ብር ስል ይበዛብኛል፣ አቅም የለኝም። አቅፌበት የሚመጣበት ምክንያት ሁኔታ አለ ወይ ምናምን ብዬ ስላት እስኪ ይሄኛውን ቁጥር ሰ- ነገረችኝ። እስኪ እነሱን አናግሪኝ ምናምን ብላኝ ዘጠና አንድ አስራ አምስት ላይ እ?
ዘጠና አንድ አስራ አምስት ላይ ነው አዎ ደውላ አዎ።
መች ነበር የተመዘገቡት ወይስ አይ ገና ገና አልተመዘገብኩም። ልመዘገብ ፈልጌ ደረሱ? እሺ ብሩን ስትነግረኝ አስራ አምስት ሺህ ብር ነው ስትለኝ አዎ discount ኡ ተነስቷል። አስር ሺህ ብር እ?
ነበረ እ?
አስር ሺህ ብር ነበር የምናስተምረው አዎ አሁን ግን discount ኡ ስለተነሳ አስራ አምስት ሺህ ነው ክፍያ። እርስዎ ስንት ብር ነው ያሉት?
እኔ ብር ዝቅተኛ ብር ነው ያለኝ። በዛ የሚደርስም ብር የለኝም።
ስንት ብር ነው ለመማር የፈለጉት?
እኔ ድንገት ምናልባት አስተያየት የሚደረግልኝ ከሆነ የሆነ ግማሹ ከፍዬ መማር ከቻልኩ ብዬ ነበር።
ሰባት ሺህ ብር አዎ
እንጃ እስካሁን እንደዛ አይነት ነገር የለም። ግን ስልክ ልስጥሽ እና እስኪ አናግሪያት። በሰባ አምስት ቤት ነበር አሁን የደወልሽ?
እ እ በሰባ አምስት ቤት እስኪ ስልክ ደውይ። ዜሮ ዘጠኝ ሰባ በሰላም አምስት እ ሁለት
ዜሮ ዘጠኝ ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ ቆይ ሁለት ሊያዝ ስልክ ቆይ ስልክ አንዴ ሊያዝ ችግር የለውም። እሺ እሺ እሺ
ዜሮ ዘጠኝ ሰባ አምስት ቆይ እሺ እሺ እስኪ ችግር ስለ የለውም።
አስቸግር አባ አንዴ እስኪ ስለ አስቸግር ዜሮ ዘጠኝ ሰባ አምስት ነሽ ዜሮ ዘጠኝ ሰባ አምስት ሀምሳ አንድ
ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ አምሳ አንድ ስልሳ ሶስት ስልሳ ስልሳ አዎ።
ምን ብዬ በይ- ብነግራት ያዋጣኝ?
እራስሽ ምን ብዬ ላናግራት? እሷ
አሁን ለእኔ ነገርሽኝ ንገሪያት። በቂ እሺ እሺ፣ አመሰግናለሁ። ምን ችግር የለውም። መልካም እሺ ቀን።
እሺ፣ እሺ፣ ይሄን ቅል- ሁለተኛ ልጅ እሺ እሺ